Hello.
ሄሎ ወይ hello፣ hello።
እንዴት ነሽ?
እግዚአብሔር ይመስገን።
እኔ አለሁ ጤፎ።
እንኳን ወደ ሻሸመኔ ከተማ የነጻ ጥሪ ማዕከል በሰላም መጡ። ማን በል
ይህ
እ
አንቺ ማነሽ? መስመር አዲስ ነው።
እህ የደወልሽው ለምንድን ነው?
እኔ አይደለሁ
እ እኔ አይደለሁ።
ምን ልርዳሽ? ይሻው መጀመሪያ አንቺ ነው ደውሉ።
ምን ልርዳሽ?
ይህ እ
መጀመሪያ አንቺ ነሽ ደውሉ።